Hello, Temiz Hanım, kimsiniz?
Hello, ጤና ይስጥልን ብስት ቤት
ሄሎ
ጤና ይስጥልን ብስት ቤት ሰላም ነው?
ትኬት ለማረጋገጥ ነበር።
እሺ ካሸር ኮዱን ንገረኝ እስኪ።
እሺ አስር እሺ ዘጠና ስድስት አስር ዘጠና ስድስት አ ስልሳ አንድ ስልሳ አንድ አስራ ሶስት አንድ
እሺ update ሆኗል። አሁን check አድርጎ እሺ
አ እና አሁን እ በ- አንተ ማየት አትችልም መሰለኝ።
lost ነው ትኬቱ። ሶስት ጨዋታ ወጥቶብሃል።
ሶስት ሰዓት አወጣል አዎ እ፣ እሺ፣ እሺ።